ሀያ አንድ ልክ ባለፈው በአስራ ሶስት እንዳልሄደላችሁ hello ጤና ይስጥልኝ ሰላም ከችፕችፕ ነበር የምደውሎት እሺ complain አቅርበው ነበር order አድርጋ ያልመጣ item ነበር አዎ ምን ነበር
ቲማቲም ድንች ምንድን ነው ስሙ እንቁላል
okay ቲማቲም እ፣ ድንችና እንቁላል አዎ እሺ ነገ መረከብ ይችላሉ
ከሰዓት በኋላ እሺ የት ነው location ኑ ጎፋ ካምፕ ጎፋ ካምፕ እሺ ነገ እንልክልዎታለን አዎ ከሰዓት በኋላ ነው የምኖረው
አዎ እነሱም ያው በዛ ሰዓት ነው የሚደርሱት
እሺ እሺ መልካም ምሽት እሺ